Hello
ወይ እናት ሰላም ጤና ይስጥልን። ቤት ቤት
አዎ deposit አድርጌ እምቢ ብሎኝ transaction code ኡን ላክልን ብሎኝ ነበረ። ልኬዋለሁ።
እሺ፣ ቴሌግራም ላይ ስምህም ማን ልበል?
ሳሙኤል ቴሌግራም ላይ አይደለም፣ normal text ላይ ነው የላኩት። ቴሌግራም ላይ ነው የምልከው።
አዎ ቴሌግራም ላይ ነው የምልከው። ዜሮ ሶስት ቤቱን ታውቀዋለህ?
አላውቀውም፣ ንገሪኝና።
እሺ ዜሮ ዘጠኝ ዜሮ ሶስት
እሺ ቆይ አንዴ ይቅርታ። ዜሮ ዘጠኝ
ዜሮ ዜሮ ሶስት ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት ሰላሳ ሰባት አርባ ሰባት አዎ እዛ ላይ ላክልኝ። እሺ እሺ እሺ